ሄሎ
ሄሎ፣ ሰላም ነጋሽ።
ጤና ይስጥልኝ። ሀሚድ ልኝ ምን ልርዳ?
አማን ነው። እዩ ለምን ፍል ታውቃለህ?
ምን አልከኝ?
ሄሎ፣ ሄሎ ሄሎ። አዎ ይሰማል ይሰማል።
እሺ እም፣ ትናንትና የትናንትና ማታ አ
ውትድረው አድርጌ ነው አካውንቴ
ዊዝድሮ አድርገህ ውትድረው አድርጌ ከዛ አዎ።
ደግሞ አካውንት የአካውንት ባንክ ብሩ አልደረስም፣ ገና አልደረሱም እስካሁን Okay።
ሁለት
ያ ያ ወደ ባንክ ከሆነ ማለት ነው ትንሽ ይቆያል። እሺ ትላንት የባንክ system እያስቸገረ ነበር፣ ለዛ ነው። እሺ
እሺ check አድርገው መጀመሪያ
እሺ ያው በ same ነው ብዬ ነው ምልህ። አሁን check ባደርገውም ምንም የሚለየ ነገር የለውም።
ምን አልክ?
Processing ላይ ነው አይደል?
እም፣ እኮ processing ላይ ከሆነ ምንም ማድረግ የምንችለው ነገር የለም። ሪፖርት የሚደረግልህ ግን ከሰባ ሁለት ሰዓት ሲያልፍ ነው።
ሰባ ሁለት ሰዓት ካለፈ ሰባ ሁለት ሰዓት ካለፈ